ጤና ይስጥልኝ በሽታዬ ቤቴ ነው የምረዳው
እንትን በቴሌ ብር የተላከ ብር በቴሌ ብር እሺ እየሰማኩ ነው ልኬ ነበርና እንትን ወጪ ሳደርግ ሁሉም ጋር ወጪ ማድረግ እችላለሁ ማዳም
ምን አልከኝ
እ ምን አልከኝ
በቴሌ ብር እንትን ብዬ ነበር ልኬ ነበር ብር እሺ
ወጪ ለማድረግ
ገባኝ እሺ
ማዳያ ማድረግ ይቻላል ወይ ነው የምልሽ ማዳያ ላይ ወጪ ማድረግ እችላለሁ
ቴሌ ብር አትደውልላቸው
እንደዛ መቶ ሀያ ይቻላል ሰባት ላይ ደውልላቸው አዎ የማደያውን አላወኩም
እሺ አይ ለየቅሉ ከሆነ ብዬ ነው ማዳያና በነዳጅ ነውና የከፈትኩት አይ እኔ አላውቅም መቶ ሀያ ሰባት ላይ ደውልላቸው ይሄ እንትን አይደለም እሺ ቴሌ ብር አይደለም
አዎ ገብቶኛል ማን እሺ ቻው መልካም